Hello? hello ሰላም ጤና ይስጥልን ቴሌቪዥን ሰላም ጤና ይስጥልን ቴሌቪዥን ይሰማል አቤት ድምፆት አይሰማም ሄሎ ሰላም ጤና ይስጥልን ቴሌቪዥን ምን ልርዳዎት ሄሎ ሄሎ